ሰላም ጤና ይስጥልኝ ቤት ሄሎ
ቤት
ሄሎ ሰላም ነው ሰላም ነው ሲሰሩ አለን አለን ምን ነበር አባቴ
ቤት እ ቤት ላይ አኮን እሺ እሺ
ስድስት መቶ ብር በላና ዊስደሮች ሲያደርጉ እ እ?
አይደረስም።
ስንት ብር ነው ስድስት መቶ ብር ስድስት መቶ
አዎ፣
እስኪ ስልክህን ንገረኝ
ዜሮ ዘጠኝ እሺ
ሰላሳ ሶስት እሺ
አስራ ሶስት አስራ ሶስት
ሰላሳ ሶስት አስራ ሶስት እሺ
ሀያ ዘጠኝ እሺ ሰማንያ
መቼ ነው
ያ ትላንት ወደ ነው
እሺ ስድስት መቶ ብር ነው አይደለ?
ስድስት መቶ ብር እኮ ገብቷል እኮ ወዴት መሰለህ? ወደ ቴሌብር ሰላሳ ሶስት አስራ ሶስት ሀያ ዘጠኝ ሰማንያ ላይ
አሁን check አድርጎ ባዶ ነው።
ስልኩን ል- አዳምጠኝ ስልኩን ሰላሳ ሶስት እሺ አስራ ሶስት ሀያ ዘጠኝ ሰማንያ
አዋጋ
እ?
ቴሌ ወይ account ነው ወደ ቴሌብር
እና ቴሌ ብር ሲፈልገ ከአንተም የለም።
አልገባም።
አዎ አልገባም።
እሺ ድጋሜ check አደርጋለሁ። እሺ ላክላቸውና ለሳንቲም ፔዎች እሺ ከኔ እንደገባ ነው የሚያሳየው። እሺ
እሺ ድጋሜ ሲጠፋ እመልሳለሁ ስልክ።
በቃ እነግራቸዋለሁ። ለሳንቲም ፔ ነገ ጠዋት ነው check የሚያደርጉት። እሺ አባ